ሄሎ ጤና ይስጥልኝ Donkey Tube።
ጤና ይስጥልኝ ነው።
ሰላም እ, ነዎት?
እግዚአብሔር ይመስገን አለ። ለእንትን ለመመዝገብ ነበረ።
ሄሎ ሄሎ ወይ አይሰማም?
ይሰማል አሁን?
እ፣ ለመመዝገብ ነበረ። ትናንት እሸቱ live ላይ አይቼ ነበረ። በዚህ ቁጥር ደውሉ ነበር።
እሺ ይቻላል። ስም አለ በል እ፣ ደረጀ ተሾመ
ማን አሉኝ?
ደረጀ ተሾመ።
ደረጀ አዎ አዎ፣ ደረጀ ተሾመ።
ተሾመ አዎ አዎ አዎ።
እሺ ስልክ ሊያዝ እ፣ ይቻላል። አዎ 09 አስራ አንድ 11 ስልሳ ስምንት 68 ስልሳ 65 አምስት ሰማንያ ዘጠኝ 89 አዎ አዎ።
አድራሻ የት ነው?
አድራሻ ወደዚህ ሰሚት አርባ ዘጠኝ አካባቢ ነው።
ሰሚት አዎ አዎ።
ማስታወቂያውን ከየት ነው ያዩት?